ሄሎ
ሄሎ ጤና ይስጥልን ቤተሰቤት ሄሎ በሰላሳ ውዝዶ አርጌ አልገባልኝ ታውቂያለሽ። ግን በሰላሳ ስንት ብር ነበር?
ስድስት መቶ ብር
እሺ ቤተሰቤት ቁጥር ንገረኝ።
ሀያ ስድስት አርባ ዘጠኝ
ዜሮ ዘጠኝ ሀያ ስድስት አርባ ዘጠኝ አርባ ዘጠኝ ሀያ ስምንት ሀምሳ አምስት ሀያ ስምንት ሀምሳ አምስት ስንት ብር ነው ያልከኝ?
ስድስት መቶ መቼ ነበር ያደረግከው?
በሰላሳ እሺ ትንሽ ጠብቀኝ እንዲል ሄሎ አዎ፣ አሁንም ፕሮሰስ ላይ ነው ይላል። ሳንቲሞች ደውል ያላቸው ነበር። እስቲ ቆይ አዎ፣ ፌል በቃ እሺ። አዎ እንትን አድርጌልሃለሁ። ወደ አካውንት ተመልሷል። አልወጣም። እሺ ቤት ቤት አካውንትን ቼክ አድርገው።
ወደ አካውንት ተመልሷል።
አዎ ቼክ አድርገው።
እርግጠኛ ነሽ? እንደዛም አልበልግም ብኝ እኮ ነው።
አዎ አሁን ነው ያደረኩልህ። ቼክ አድርግና ደውልልን።
እሺ።